hello ጤና ይስጥልን አቶ ከድር አብረን ይስጥልን ከአሪፍ ቤት ነበር የምደውልሎት እሺ
deposit ያደረ- ያደረጉት ብር ስለተለቀቀ እሺ ለማሳወቅ ነበር
ተለቀዋል አይደል አ game ኡ ላይ ነው
እ ምን አሉኝ እንትኑ ላይ ነው game ኡ ላይ ነው
አ
እሺ እሺ እናመሰግናለን እሺ እናመሰግናለን ደንበኛችን መልካም ቀን እሺ እሺ ቴንክ ዩ